ጤና ይስጥልኝ ሁሉ ስፖርት ባኮ ምንርዳው
ሰላም ናት? እንዴት ነህ?
እግዚአብሔር ይመስገን።
አንድ መረጃ እንፈልጌ ነው እንትን እሺ ብራንች ፔይመንት ለማውጣት ፈልጌ እዛው እንትን የተሰጠኝ ኮድ እና እም፣
ስም ከነ አያት እሺ እና የሲቢኢ አካውንት ጽፌ ልክ ያለው ስንት ይቆያል?
ቴሌግራም ላይ ልኮ አዎ ማን ልበል ስሞትን?
ፍጹም ወልደ ጊዮርጊስ
ፍጹም
አዎ
ፊፊ የሚለው ነው።
ፍጹም ፍጹም አሁን ነው የላኩታ።
አዎ
እስቲ ስልክዎትን ይንገሩኝ።
ዜሮ ዘጠኝ አስራ አራት ሰባ አራት ሀምሳ ሁለት ሰባ አራት
ዜሮ ዘጠኝ ሰባ- አስራ አራት
ሀምሳ ሁለት ሰባ አራት ሰባ አራት ሀምሳ ሁለት ሰባ አራት አዎ
አ- ፍጹም ወልደ ጊዮርጊስ ገብረ ሚካኤል
ገብረ ሚካኤል ወልደ ጊዮርጊስ ነው የሚለው እ፣ ግን እ፣ እርስዎ የላኩልኝ ደግሞ ፍጹም ወልደ ጊዮርጊስ ገብረ ሚካኤል ብለው ነው አዎ የአያት ስለሚገለብጠው ነዋ
እኮ እርስዎ የጻፉት ፍጹም ወልደ ጊዮርጊስ ገብረ ገብረ ሚካኤል ሚካኤል አዎ ልክ ነው።
አዎ ልክ ነው ይሄ እኮ
እሺ አዎ አይተነዋል፣ አዎ እንልክሎታለን። ጠብቁ
ይቆያል ወይስ ሌላ አማራጭ ለመጠቀም ነው?
እ?
ይቆያል ወይስ እንዴት ነው?
አይ አይቆይም። withdraw አይደል ያደረጉት? እኛ ስናስገባሉት account የእንትን ስክሪንሻት እንልክሎታለን ቴሌግራም ላይ።
እሺ እሺ እሺ ቴንኪው እሺ